ሄሎ ላዛር የትኛው ወርድ ነበር ነው ከስተመር አልቀበልም ያለው? ማለት የተጠቀሙ ሳይሆን አልቀበልም ያለው የትኛውን ወርድ አልነበርም ነው?
አ
ሀያ ስልሳ አምስት ሀያ ዘጠኝ ስልሳ አምስት ነው customer አልቀበልም ያለው?
አዎ አዎ እሺ እሺ አላለም